ጤና ይስጥልኝ አሊስ አባ
የሆነ መጣች ነበር ትዌንቲ
አለን
እኮ እንዴት ነው ባንክ? አዎ ቀዩ ባንክ ነው የምታመቻችሁ። እሺ
ይጠብቁ። ዋጋው ሁለት ነጥብ አራት ነው አባት።
እሺ እስከ ስንት cash ይጠብቃላችሁ?
ስምንት መቶ ሺህ ነው ባንክ የሚወጣው።
ስምንት መቶ ሺህ አዎ።
እንደውም